የዶሮ ስጋ ችግር የለውም። የበሬ ሄሎ ወዬ ሰ- ወዬ ነው ወዬ እንትን ሀይሚ እ እኔ ከምጠይቀት የሆነ በወሬ አንስተን እ ወይ ሀይሚ ትሄዳለች ብዬ ነው ብለሻት እ እ፣ ሶስት ኪሎ ትተባበሪያት ትያት ወይስ እኔ ዳይሬክት ጠይቃ አይ እራስሽ ጠይቂ።
ከየት ሰማሽ እንዳትለኝ ብዬ እኮ ነው።
እኔም እ? እ?
ቆይ ትንሽ ቆይን ነው ትንሽ ቆይ ለመሰለሽ ትዘጋጃለሽ አይደለ?
አ፣ ትንሽ ቆይ ቆይ እንትን ይበላቸው እሺ፣ ይለቅላቸውና እነግርሻለሁ። እሺ